ሰላም ጤና ይስጥልኝ ዶንኪ ቲዩብ ነው። ዶንኪ ቲዩብ ላይ ነው የደወልኩት። ሌላ
Hello
ሌላ
አይሰማም? አቢ ይሰማል። ዶንኪ ቲዩብ ላይ ነው የደወሉት። ምን ልርዳዎት?
ማረም ዶንኪ ቲዩብ ላይ ነው የደወሉልን።
እሸቱ ማረም ፈልገን ነበር። የት አታይ እ?
ጉዳዮት ለእኔ ንገሩኝና እኔ ሪፖርት አደርግሎታለሁ።
እሺ፣ የደወልነው እ
እሺ
ና ና ፍሬን
ሌላ
ኧረ ጥሎት እናቴ አዎ